ሄሎ
ከም jirtan
ይቅርታ አማርኛ የለም nagaadha
ኦሮምኛ የለም መልሰው ይደውሉ ኦሮምኛ መስመር ያነሳል Eh?
ደግሞ ይደውሉ እ፣ ሌላ ሰው ያነሳል የኦሮምኛ
akkasii አዎ
eh, nagaadha akkasin
እምቤክ ኦሮምኛ
orominyaan beektanu አዎ
ma siimii መልሰው ይደ- ደግሞ ይደውሉ ደግሞ ሲደውሉ እ፣ ኦሮምኛ መስመር ያነሳሉ እሺ እሺ አደረገው እሺ